ሄሎ ብለሚኔ
okay order ነበር ስንት መሰለሽ? ሀያ አራት ሀያ ስምንት
ስንት አልክ?
ሀያ አራት ሀያ ስምንት አልታዘዝም አልሽ? ሀያ አራት ሀያ ስምንት አልታዘዝም አልታዘዘም። የት ሬስቶራንት ነው?
አልታዘዝም። ሌላ እ፣ ሎሚ
የት አልከኝ?
ሎሚ ገርጂ ኢምፔሪያል።
ሎሚ ውይ። እስኪ እዛው ነው ያለኸው?
አዎ እዛ ነው ያለው እና ወይም ማ- አገናኘኝ ማስወጣት እስኪ።
ነው። ሌላ order ይዣለሁ።
አገናኘኝ ማስወጣት ነው።
አገናኘኝ፣ እዛ አንድ ስንት ሰው ደቂቃ ነው?
አገናኘኝ።
ምን አገናኝ ልጅቷ ሌላ ስልክ እያወራች ነው። እንዴት እናዋራው?
እኮ ጠብቃትና እንደ አገናኘኝ ስልካቸው ስለማይሰራ ነው።
ሌ- ሌላ order ይዘናል። ስልኳ ካልሰራ ወይ አለማዘዝ ነው። ምን ምን ይሻላል? በእናታችሁ የሚሻለውን እኮ እየነገርኩ ነው። ቶሎ እንድትወጣ አገናኘኝና አናግራት።
ሄሎ ሄሎ ስልኳ አይሰራም እ- እ- እ- ያሉ ነው በእናትህ የምትቀበለው
እኮ አገናኘኝ ገዛኸኝ።
አናግር ሄሎ ሄሎ
እሷ ሌላ ስልክ እያወራች ነው። በእናትሽ በቃ ወይ አዞጭልኝ ይውጣ።
እኮ ሌላ እሷን order ይዣለሁ።
ሳላናግራት ማስወጣትም መውጣትም አትችልም። ስለዛ ገዛኸኝ፣ ጠብቅና ስጨርስ አገናኘኝ።
ያኛው order ሳትሄድብኝ ነው። customer እያጣደፈኝ ነው።
እኮ ሌላ ሰው የለ በእናታችሁ። ሌላ ሰው የለም። እሷ ብቻ ነች። እሷ ደግሞ ስልክ እያወራች ነው። እንዴት አድርገን ቆይ ትለኛለች።
አንድ ያውራ ሰላታ
እንኪ እንኪ ያናግር ቆይ ሌ- ሌላ driver ደግሞ እንደገና ነው አለ። ቆይ ያናገሯት ነው። የምትቀበ ሰማሽ?
ገዛኸኝ እ ይኸውልሽ ም- order የምትቀበለው ማለት ነው እ ሌላ ናት። የእሷ ስልክ ደግሞ አይሰራም እኔ ስሞክር። ስለዚህ እንዴት ይሻለኛል ያለች ልጅ ከዚህ ብቻው ስለሆነ ስማኝማ ገዛኸኝ፣ ወይ ዝጋውና ይደወልልሃል።
እኮ ይደውልልኝ። order የምትቀበለው ልጅቷ ስልክ አይሰራም ያለች ነው። እሷ ለእናንተም አይሰራማ።
ሆነ ይደውሉልህ።
ስለዚህ ሌ- order ይዤ ሄጃለሁ እኔ ልጅ በቃ አትሂድ፣ ቆይ አንድ ያውራው ደ- ይደውልልሃል።
ወይኔ በእናታችሁ ሰዓት